እያየሁ ነው የምነግሩት ያለውን ነገር።
ሄሎ
ሰላም ጤና ይስጥልን። ችፕችፕ
አቤት hello፣ አቤት ይቅርታ እ ከችፕችፕ ነበር የደወልኩሎት።
ከኔ ከችፕችፕ የደወልኩሎት እ-
ይሰማዎታል?
አዎ ሰምቻለሁ።
እሺ እ ችፕችፕ ላይ ከዚህ በፊት order አድርገውን ነበረ።
አዎ አዎ እስኪ እዛ ያሉትን አስተያየት ለመጠየቅ ነበር። እስኪ የተመቸዎት ያልተመቸዎት ነገር ካለ ማንኛውም አስተያየት ካሉት እህ፣ እንዲስተካከል የሚሉት ነገርም ካለ እንዲነግሩን ነበር።
እሺ ለአሁኑ አሪፍ ነው እስካሁን ያለው።
አሪፍ ነው።
አዎ እሺ ለበኋላ ደግሞ እንሰጣለን። አሁን ስራ ላይ ስለሆንኩ ነው።
okay። እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ